ጤና ይስጥልኝ። ሁሉ ስፖርት ነው እባክዎ ብንረዳው?
Hello
Hello
እ ሰላም ነው
Hello
እየሰማሽ አይደለም?
ይሰማል።
አ ሰላም ነሽ? አ?
እግዚአብሔር ይመስገን።
አ ሁሉ ስፖርት ምን ሆኖ ነው?
ምን ሆነ?
አቆመ እንዴ?
አላቆመም። ምንድን ነበር ያስቸገሩት?
እ እንትን ቴ ቴ ቴ ከቴሌ ወደ ሁሉ ስፖርት ለማድረግ የለም አዎ technical ችግር አጋጥሞና ይስተካከላል። በትዕግስት ይጠብቁ።
ገና ያሳክራል።
አዎ
አ ነ- ነገ ይሰራል
በትዕግስት ይጠብቁ፣ ይስተካከላል።
ነው